ሄሎ ጤና ይስጥልኝ ቲፕ
እንትን በቀደም ለታ ድንች አውጥቶ ተኮኖብኝ ነበርና እሺ አንድ ኪሎ ተከፍሎ ነበርና ሌሎቹ ግሩፕ ሊገቡ አውቶ ኮነ እሺ ስልኪ ነው እና ሪፈንድ አድርግልኝ ዜሮ ዘጠኝ አስራ
12 ሁለት ዜሮ ዘጠኝ 09 አርባ አምስት ሀምሳ አምስት 45 55 እዩ በሚል ነው አዎ አ- 16 ብር የተከፈለበት የድንች አስራ ሰባት ብር አውቶ ስቶክ ሆኖ ልቀጣ አ- አዎ አዎ ፌር አድርጎ አስታሰሱ ይላክልዎታል ቴሌብር ይጠቀማሉ አይደል በዚህ ቁጥር በ12 አዎ።
ቤቱ አዎ በቃ በሱ ልክልዎታለን እሺ እሺ እሺ ሄሎ